hello ጤና ይስጥልኝ።
hello ጤና ይስጥልኝ።
ጤና ይስጥልኝ።
ቢኒያም እባላለሁ። ጉዳዩን ነው የደወሉት?
የቤት ሰራተኛ ፈልጌ ነበር።
okay ባለሙያ ፈልገው ነው?
እም፣
እሺ አንዴ ወደምታስተናግደው ባለሙያ ልምራዎት። መስመር ላይ ጠብቁኝ።
እሺ
እ፣ ባለሙያዎቹ hello
አቤት።
ባለሙያዎቹ busy ስለሆኑ ነው። አሁን መልሰን እንዲደውሉልዎት አደርጋለሁ።
እሺ እሺ